hello
hello ጤና ይስጥልን ሰላም ነው?
እንትን አሁን እሺ
ከታክሲ draw አድርጌ ወደ ቴሌ ብር እና አልገባልኝም ነበር።
እሺ እስቲ እንትኑን ይንገሩኝ ቁጥሮቱን ይንገሩኝ ገብልኛል። ስልክ ቁጥር አ ዜሮ ዘጠኝ
እሺ ዘጠኝ ዜሮ አራት ዜሮ አራት አስራ ሰባት እሺ
ሀምሳ ሰባት አርባ ሶስት ሀምሳ ሰባት ሀምሳ
ሀምሳ ሰባት አርባ ሶስት
ስንት ብር ነው ያደረጉት?
አንድ ሺህ አስር ብር
ወዴት account ነው? ወደ ቴሌ ብር ነው ያደረጉት?
ወደ ቴሌ ብር ወደ
እሺ ሪፖርት አድርገንልዎታል። ትንሽ ይጠብቁት እሺ።
እሺ እዚሁ አየር ላይ ነው ወይ?
አይ ይዝጉትና ይጠብቁት ትንሽ confirm ይደረጋል። እሺ